የሚያናግሩ በከላም የሚለው ሰላም አፍካሪያቸው ወዳዳቸው አመታት የቀደሟቸው አነስም ገፋ እድሜያቸው ሞት መቱ ተጫጫናቸው ተናገሩ ብለው ወስያ ያን ያደረሱ ስትቀርቡኝ እኔን ለአስሃቦች አሉ አደራ ሞቴ መጣ እንደው አደራ አሉ እንዳትለዩ ከነቢ በትር ጋር